ጤና ስጥልኝ ሁሉ ስፖርት በኮም ልርዳዎት
እንትን በነሱ ስድስት ሺህ ነው የሚለው እና እሱ እስከሚያልቅ ብቻ ነው የሚጫወተው።
አዎ
ስድስት ሺህ ብር ብር አለ።
እ?
balance ላይ ስንት ብር ነው ያለው?
ስድስት ሺህ balance ላይ አይደለም ያለኝ balance በሁለት- ላይ
የእኔ balance ያለኝ
balance ላይ ወይም ደግሞ የቦነሱ ስድስት ሺህ ብር ይላል አይደል?
አዎ ስለዚህ ቦነስ ስድስት ሺህ ብር ነው ያለህ ማለት ነው። እና በሱ ለመመደብ ደግሞ ከአንድ ነጥብ ሰባት በላይ የሆኑ odd ኦችን ተጠቀም።
ክሱም ክሱ ከሚያልቅ ሌላ አያጫውተኝም ማለት ነው።
አዎ
እሺ